ያስጥልን በሽትቤት ቤቴ ነው የምልዳው
ማታ አምስት አምስት መቶ ብር ዊዝድሮ አድርግቸው ነበር ወደ ቴሌ ብር።
እሺ
በእሱ አልገባ አልገባ በዚህ ስልክ ነው።
በዚህ ስልክ አዎ።
እሺ አንድ ደቂቃ ቼክ ላድርግ። confirm ስላልተደረገልህ ነው። እሺ ወደ ቴሌብር account ሰባ ሰባት አስራ አምስት አስር ሰባ አንድ
አዎ፣ confirm አድርጌልሃለሁ። ገብቶልሃል ቴሌብር account አለ።
እሺ አመሰግናለሁ።
ተደወሉ። እናመሰግናለን። መልካም ቀን።
እሺ ለእናንተ